ሲጠራ ራሱ አይሰማኝም። ሄሎ የሚሰማሽ የሚሰማሽ? ሄሎ ጭራሽ ቆይ፣ እዛው ላይ እዛው ላይ አሪፍ ይሄኛው እንትን ልበል። እስቲ ሄሎ በይ። እቺ ሬት ምልክት እኮ ነች። እኔ ግራ ገባኝ። ማስተር የሚለውን የኔ ሰማ እስኪ አለ። ሄሎ በይ እስኪ አለ።
ግሬ ፍሬዎት
ሪከርድ ይደረጋል በነገራችን